ሄሎ ሄሎ የኢትዮጵያ እሺ ስልክ ቆይቶ ደውዬ ነበር። አሁን የተቆራረጠብኝ ነበር።
አዎ ተቆርጦበት ነበር ነሚናችን እሺ TIN number ልንገርሽ ወይስ ነው?
አዎ ይንገሩኝ።
ዜሮ ዜሮ እሺ አስራ ስድስት እህ ዘጠና ሰባት እህ ሰባ ስምንት አስር ሰባ ስምንት አስር አስር አዎ
እሺ፣ መስመር ላይ ጠብቆ እንፈልግሎት።
እሺ
ልደታ ዜሮ ሁለት ዜሮ ስምንት ክለብ ኖት።
አዎ ቀበሌ አዎ እሺ የእርስዎ ሙሉ ስም ይነግሩኛል?
እ፣ መስፍን እኔ አጋጣሚ ገና አዲስ ነው እንትኑ። እሺ ዝም ብለሽ እንትን ይልኛለሽ መስፍን በይና እሺ እሺ መስፍን።
አዎ
እሺ ደሚያችን ስልክ ቁጥራውን በደውልበት ልመዝግበው።
በዚህ አድርጊው እሺ እሺ በዚህ አድርጊው አዎ እሺ የት አካባቢ ነው የሚገኘው?
እ፣ አስራ ስምንት አስራ ስምንት አደባባይ አስራ ስምንት አደባባይ።
አዎ
እሺ ሌላ መለያ ቦታ አለው?
እ፣ አይ የለውም በቃ አስራ ስምንት
እሺ ምንድን ነበር ቅሬታዎት?
የቢራ ፍሪጅ አያቀዘቅዝም
ፍሪጁ አያቀዘቅዝ የቢራ ፍሪጅ አያቀዘቅዝም አዎ እሺ ደግሞ ያችን እ፣ ይሄንን ቅሬታን ወደ ጥገና ባለሙያዎች አሁኑን አስተላልፍሎታል። ሌላ ምረዶት ነገር አለ?
የለም የለም እሺ ስለደወሉ እናመሰግናለን። ስለ አገልግሎት እርካታችሁና ሴት ገንዘብ ባለስቀምጡልኝ። መልካም ቀን።
እሺ ቴንኪዩ